Thế nào? Thế nào, thế nào? አቤት ጤና ይስጥልን።
አብሮ ይሰማል።
አባደር ሾፒንግ ነው።
እውነት ነው።
ከአሪፍ ፔ ነው የምደውለው።
አዎ፣ ልክ ነሽ። አቤት ይኛል። ሰላም ነው።
እ ፖስት ማሽኑ ላይ እግዚአብሔር ይመስገን እንዴት ነሽ? ፖስት ማሽኑ ላይ ትራንዛክሽን እያየን ስላልሆነ ምናልባት ያጋጠሙት ችግር ካለ ለመጠየቅ ነበር።
እሺ፣ ያው አይደለ። እሺ፣ እጠይቃቸዋለሁ። እስኪ
እሺ፣ ችግር ካለ ዘጠና ሶስት ዘጠና አምስት እሺ ዘጠና ዘጠና አምስት ላይ እሺ፣ ዘጠና ሶስት ዘጠና አምስት ላይ ደውለው ያሳውቁን።
ትክክል። thank you። እሺ፣ እሺ፣ አመሰግናለን። መልካም ቀን ይሁንልዎት።
ለሁላችሁ